ለማሊባባ
ጤና ይስጥልኝ እንዴት ናችሁ?
እግዚአብሔር ይመስገን።
ፒካፕ ቲክቶክ ላይ ለቃችሁ ነበረ ሁለት ሺ አስራ አምስት ሞዴል
አዎ ፒካ ደብል ጋቢና አ፣
ቪጎ ነው አይደል?
አውቶማቲክ እኮ ቪጎ አይደል? ደብል ጋቢና አዎ።
ቪጎ። እሺ፣ አንድ ሚሊዮን ባንክ እናያይዛለን ብለን
ዞሮ ዞሮ ስሊቨር ሁለት ሺ አስራ አምስት እሺ፣ አውቶማቲክ ስድስት ነው የለቀቁት እ ስድስት ነጥብ አምስት
ዋን ኬዲ ነው ቱ ኬዲ ነው? አሎ
መስመር ላይ ነው ታባት ቱኬዲ ነው ዋን ኬ- እ
ቱኬዲ ነው ቼክ አድርግልኝ እስኪ ማለት ይጠብቁኝ።
እ፣ hello
two KD ነው አባት
ነው ስንት ነው አዎ።
መጨረሻው?
ስድስት ነጥብ አምስት ነው። ድርድር ይኖረናል።
okay እ፣ የት ነው የቆመው? እስኪ ለማየት መስቀል ፍላወር branch ኣችን
ነው ምኑ ጋር ነው?
መስቀል ፍላወር ናዝራ ሆቴልን ያውቁታል?
እሺ ናዝራ ሆቴልን ትንሽ እንደሄዱ U-turn አለ። በስተቀኝ በኩል ሲገቡ አፍሮሊንክስ ሞተር የሚል አለ፣ የመኪና መሸጫ። በእነሱ አዎ።
ሬክላም በኩል ሲገቡ ማሊባባዎች እንገኛለን።
እስኪ አየዋለሁ። እዛው አለ ቆሟል አለ።
አዎ አዎ፣ ሲመጡ ይደውሉልን ከወጣ እሺ ነገ
እሺ